ጤና ይስጥልን ብርቱ ቤት
ሄሎ ጤና ይስጥልን ብርቱ ቤት withdraw አድርጌ processing ብሎ ነው ቆምኩት። ምንድን ነው ችግሩ? አልተለቀቀም እ ወዴት ነው withdraw ያረከው?
ወደ የኔ account ከቤስት ቤት ላይ ውስጥ ማለት ነው።
ወዴት ወዴት account ነው ያልከኝ?
አዎ
መቼ ነው ያረከው?
ዛሬ
ትንሽ እሺ፣ አንዴ ትንሽ ጠብቀኝ። እሺ የቤት ቤት ቁጥር ንገረኝ።
ሳፋሪኮም ዜሮ ሰባት እሺ ዜሮ ሰባት
ዜሮ አራት ዜሮ አራት አርባ ስምንት አርባ ስምንት አርባ አራት አርባ አራት አስራ አንድ
እሺ ሁለት ሺህ ሁለት መቶ ነው አይደለ?
አዎ አንድ ሁለት ሺህ ሁለት መቶ አንድ ጊዜ አምስት መቶ ራዚ ራዚ ሀሰን ነው።
ረዚ አዚ ሰበብ አዎ ራዚ ሀሰን አዎ ሁለት ሺህ ሁለት መቶ እና አምስት መቶ አዎ
እኛ አሳውቀናለች። ሀፓዎች ይገባል ብለውን ነው እና ትንሽ ጠብቅ፣ ይገባል ወደ ራስክ አካውንት፣
እሺ ወደዚህ ወደ አዘዝከው አካውንት አለ አይደለ?
አዎ
ወደ ንግድ ባንክ አይደለ? አንድ ሺህ አርባ ሶስት አዎ፣ ዜሮ ወደ ስድስት ንግድ ባንክ።
ወደዚህ እ።
account ትንሽ ጠብቅና ይገባል። እሺ እሺ እሺ እሺ፣ እናመሰግናለን።